የአገልግሎት መረጃ ፈልጌ ነበር። እዚህ የአገልግሎት መረጃ ፈልጌው ነበር።
አይችልም
አይችልም?
እም
ለምን?
አማርኛ አይችልም አሃ አማርኛ አትችልም?
እም ምን ምንኛ ነው የምትችል? እንግሊዝኛ?
ሶማሊያ ብቻ
አንጋፍ ሶማሌ ወቀርን የኔ ወቀርን እያ yareer ma garanaysaa አ Ee, maxaa kaa caawiyaa
በቃ አለቀ። የለም ሌላ Ee, እንግሊዝኛ አትችልም?
ii sahlan
አቲ መቃወ ኩማ
ani አ deeqa
ዲቃ aa
ዋስያን ወላሂ አ ay aad maxaa doonaysay አ aad maxaa doonaysay
ወቀርንዮ ኢሜ ካልከ ጭብታ አቲጋ አየ tigsiga እቲጋ ወጭብታ aa aad maxaa ka joogta አኒጋ ሀረር ዋልጆጋ
ii